ኤላ ሄሎ ጤና ይስጥልን።
እግዚአብሔር ይመስገን።
ከ WePlus Solution ነበረ ምደውልለው።
እሺ WePlus Solution application ላይ ተመዝግበው ነበር አይደል? ከዚህ በፊት
እ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግናቸው ነው እና አንዳንድ ያልተሟሉ መረጃዎችን ለመጠየቅ ነበረ።
ምንድን አይ፣ ይቅርታ ዛሬ አሁን ስራ ላይ ስለሆንኩኝ ይህ ማተናገር አሁን አልችልም። ዛሬ በዓል ስራ ነው እኛ ጋር እሺ መቼ ልደውልልሽ?
ሰኞ ምናምን።
እሺ አመሰግናለሁ።
እሺ አመሰግናለሁ።